hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም።
ሰላም እግዚአብሔር ይመስገን።
ይሄ የ master አብነት ስልክ ነው?
አይ አይደለም፣ ተሳስተዋል።
የ Donkey ነው ይሄ?
አዎ Donkey Tube ነው።
እሺ እሺ እርዳታ እንድትሰጡልን ፈልገን ነበረ። እዚህ ልደት አካባቢ አንዲት እናት ወልዳ አራስ ነችና የወደቀች
እሺ
የሚረዳልን ሰው እየፈለግን ነበር።
እ- እኛም የአቅማችን እያደረግን ነበር እ፣ እኛ ጋር አሁን ላይ በጎ አድራጎት እየመዘገብን አይደለም።
ነው።
ከአን- አዎ ከአንድ ሺህ በላይ የተመዘገቡ አሉና እነሱን እስከምናስተናግድ እ፣ ለጊዜው ወረፋ።
መመዝገብ አቁመናል። አዎ አ፣ okay። ወረፋ ወይ አትይዥልኝም?
እኮ ወረፋ ለማስያዝ እሱን ነው ሌላ ጊዜ የምንመዘግበው። መመዝገብ አቁመናል አሁን ላይ።
እም፣ እሺ ሌላ ወይ ታውቂያለሽ አንቺ እ፣ ድርጅት እንደዚህ የሚረዳ
እ፣ ሌላ ወይ የሚያነሱ?
እ፣ ማውቀው የለም ወይ social media ላይ ምናምን check አድርገው
እንደሱ በዛ እየደ- እያደዋወልን ነበር።
እ፣ እኔ ሌላ ማውቀው የለም። እኛ ጋር እንዳልኩት እ፣ እነዛን አንድ ሺህ ምናምን እስከምናስተናግድ አሁን ላይ ለወረፋም እየመዘገብን አይደለም። በጣም ብዙ ስለመዘገብን ማለት ነው።
እሺ እሺ መቤት እሺ፣ እናመሰግናለን።